ምን ነበረ? አይ እኔ አይደለሁም ይቅርታ። እሺ ከዛ እስካሁን አልገባም ብር። አዎ እሺ፣ ስልክ ስንት ብር ነው?
ሁለት ሺህ ስልክህን ንገረኝ እስኪ።
ዜሮ ዘጠኝ
እሺ ስልሳ
እሺ፣ በአንድ ደቂቃ
አንድ ደቂቃ ካርድ ብሩቅ ዘጠኝ ስልሳ እሺ፣ ዘጠኝ ስልሳ ስልሳ ዘጠኝ እሺ ዜሮ ሁለት እህ ስልሳ ስድስት
መቼ ነው?
ቅዳሜ
በሀያ ዘጠኝ ማለት ነው አይደል?
ቅዳሜ ማታ ስድስት ሰዓት ላይ
አሁን ቼክ አድርግ እሺ።
ገብቷል።
እ እ አሁን ገብቷል። አዎ ወደ አካውንቱ ነው ወደ ቴሌ ብር ነው?
ወደ እንትን ነው የሚገባው ወደ ወደ ላክበት ቆይ አንዴ ወደ ቴሌ ብር ወደ ስልሳ ስልሳ ዘጠኝ ዜሮ ላይ ስልሳ ስድስት ላይ እሺ አይ ቆይ ሳ- ሳዘግዩ ካደርግ እ ሳዘግዩ ቼክ አደርጋለሁ።
እሺ አባ
አልገባም
በደወልክበት ነው እያየህ ያለው?
አ- አለ በሌላ ስልክ ቁጥር ነው።
ያው እኔ በኔ side እንደገባ ነው እያሳየኝ ያለው። ወይ reload አድርገው አሁን ነው status ኡን check አድርገው balance ደርኝና ትንሽ ቆይቶ ሞክረው
እኮ ግን እስካሁን ድረስ ምንም የገባ ነገር የለም እ እኮ አሁን ነው approve ያደረኩልህ አባቴ።
እኮ እስከ ስንት ሰዓት ይጋለሽ?
ምናልባት ከሰላሳ ደቂቃ በኋላ ሞክረው።
እሺ እደውላለሁ መልስ እሺ አባ ስለደወልክ እናመሰግናለን።